ልታፋ አቤት ምን መጣት
ከቤስት ቤት በኩል በቻፓ በኩል ከቤስት ቤት ብር withdraw አድርጌ ነበር እና እስካሁን
ወደ ምን ባንክ ነው?
ወደ ዳሽን ባንክ።
እሺ የዳሽን ባንክ አካውንት ቁጥር ይንገሩኝ።
ሀያ ዘጠኝ
ሀያ ዘጠኝ ሰላሳ አንድ
ሰላሳ አንድ ሰላሳ ስድስት
ሰላሳ ስድስት ሰላሳ ስድስት
ስድስት
ሰላሳ ስድስት ብሎ ስንት ነው?
አርባ ስድስት
አርባ ስድስት
ሰማንያ አንድ
ሰማንያ
ስምንት አስራ አንድ